hello hello ይሰማ ጤና ይስጥልኝ ቻፓ transfer አድርጌ ነበረ እሺ ወደ ቴሌብር።
እሺ ንገረኝ። ቤስቶ ቁጥር ነው አዎ የደወልኩበት ነው። ሁለት ጊዜ ዘጠኝ ሺ ዘጠኝ መቶ እንትን አድርጎ confirm አላደረገም።
እሺ እሺ እዚህ እዚህ ስለሚደረግ ነው። እሺ እሺ
ሊልክ እሺ hello
እያየሁ ነው። እሺ እሺ እሺ ዘጠኝ ሺ ዘጠኝ መቶ ሁለት ጊዜ አይደለ?
አ ሁለት ጊዜ
withdrawal ወደ ወደ- withdrawal ወደ አ ወደ ዜሮ አ።
ዘጠኝ ስምንት ዘጠኝ ዘጠና ሁለት
ዘጠና ዘጠኝ ሀምሳ አንድ አ አረግላለሁ አንዴ ጠብቅ።
እሺ